ጤና ይስጥልኝ አሪፍ ነኝ። መሀሪ ሲማ ከሙሉ እርዳዎት።
ማሂ እንዴት ነሽ?
እግዚአብሔር ይመስገን።
ለሶስተኛ ጊዜ ደወልኩኝ።
እሺ ደንበኛችን አስመዝግበው ነበር ከዚህ በፊት?
አዎ ሁለቴ አናግሬሽ ነበረ። ቅድም ሶስት ሺህ ብር ቆረጠብኝ ብዬ
እህ ምናልባት የተለየ ነገር reconciliation አካባቢ ያለው ወይስ ምንድን ነው?
አይ ደንበኛችን በእኛ በኩል እ፣ በዚህ ቁጥር ነበር አይደለ ያስመዘገቡት?
directly reconciliation team ኡ እንዴት ነው ማግኘት የሚቻለው? አንደኛ voice እንኳን ለመላክ እ፣ አይቻልም። restrict አድርጋችሁታል። text ም አይመልሱም። ታዲያ እንዴት ነው reconciliation ኑ የሚሰራው?
በእኛ በኩል ያው አስተላልፈንልዎታል። አሁን የሚሰሩት ክፍሎች እ፣ ምንም እስካሁን የሰጡን አዲስ ምላሽ ስለሌለ ነው።
እም፣ አይ በጣም የሚያሳዝነው
እ፣ ስለቆየብዎት በጣም ይቅርታ እንጠይቃለን። ብዙ ተመሳሳይ case ኦች ስላሉ ተራውን ጠብቀው እያስተናገዱ ነው ያሉት።
አይ almost እኮ ስድስት ሰዓት ሰባት ሰዓት አካባቢ ነው እኔ ያስመዘገብኩት ከሰባት እስከ ስምንት ባለው በጣም ብዙ ሰዓት ሆነው።
አሁን anyways እሺ ይሄ አሁንም ድጋሚ መደወልዎትን ነግረን ቶሎ እንዲሰራሉት እናስተላልፋለን እኛ።
እሺ እሺ ማሂ thank you።
እሺ ይቅርታ እንጠይቃለን። መልካም ምሽት ይሁንልዎት።